ጤና ይስጥልኝ ሄልቤንቾ ቤተልሔም የምንወደውት hello ጤና ይስጥልኝ። አሁን ደውለንልዎት አብረን ነበረ ከ ArifPay እሺ።
ሎዛ እባላለሁኝ። እሺ እ እ በ POS ማሽኑ ዙሪያ key download እያለ አስቸገረን ብለውኝ ነበረ ከደቂቃዎች በፊት። እሺ እ download እንትን restart አድርገው እ ሞክረውታል ደንበኛችን።
ያኔ አልሞከርነውም ነበር patient ነበር እሺ እ ከዛ በቃ ሌላ ወደ ሌላ አማራጭ እ ሄድን እሺ አሁን ሞክረው ይነግሩኛል ደንበኛችን። ይቅርታ እሺ restart አ- መልሴ ዳታውን- ልደውልልዎት እሺ ይቻላል።
ስለሆነ በቃ መልሰን እንደውላለን እሺ ደንበኛችን ይደውሉልን።